ጤና ይስጥልኝ ሁሉ ስፖርት ነው።
አሁን ፎቶ ልኬ ነበርና ማለት ተልኳ ምናምን ብለሽ ነበረ፣ ግን አልገባኝም።
ማለት አልገባኝም። ደንበኛችን ምንድን ነው ያለው?
ብሩ ማለት ነው።
እሺ ሺ አንድ ቦታ ነበረኝ መጀመሪያ። አሁን ነግሬሽ ነበር እኮ
ማን ነው ስሞት?
ቮይካ ይላሉ። የቴሌግራም ስሜ ቮይካ ይላሉ። የቴሌብሬን ደግሞ ኤፍሬም ነው የሚለው።
የቴሌግራም ስሞት ቮይካ።
አዎ
ወደ ሉሉ ስፖርት wallet ዎት ተመልሷል። Wallet ዎት ላይ check ያርጉ።
እሺ